ዲስትሪት ሰሪሽ የምንለው
ማታ የሆነ ገንዘብ withdraw አድርግተን እሺ
ከዛን ገንዘቡ አልገባም። በስህተት withdraw የተደረገው እንዴት እንደሆነ አላወቅኩም።
እሺ አንዴ ጠብቀኝ።
እሺ፣ በዚህኛው ስልክ አይደለም።
እሺ ጠብቀኝ፣ ቆይ ላስተላልፍልህ። አንዴ
hello
hello፣ hello፣ ሰላም።
ማታ የሆነ ገንዘብ withdraw አድርግተን ነበር።
እሺ
ገንዘቡ አልገባልንም።
እሺ፣ የ Best Bet ስልክ ቁጥሩን እስቲ።
ዘጠኝ እሺ
ሰማንያ አራት እሺ አስራ አንድ እሺ ሀምሳ ሶስት እሺ ሰማንያ አራት
እሺ ስንት ብር ነበረ?
ሁለት ሺህ አራት መቶ
okay በ voucher ነው የወጣው።
እ በ voucher ነው አይደል ያወጡት?
አ በ voucher ማለት ምንድነው? ኮድ ይሰጡትና ሱቅ ሄደው ነው የሚያወጡት። የ Best Bet ሱቅ
የ Best Bet ሱቅ አዎ። ወይም ደግሞ ወደ account መመለስም ይቻላል።
አ ወደ account መልሱልን።
okay እርስዎ ነው የሚመልሱት። step ላክሎ ቴሌግራም ላይ
እ እ እንዴት መመለስ እንደሚችሉ
አዎ ላኩልኝ።
እሺ። ቴሌግራም ይጠቀሙበት ስልክ በዚህ ይጠቀማል።
አ፣ ቴሌግራም አሁን በደወልኩላችሁ በሀያ ሰባቱ ነው የምጠቀመው።
okay ሀያ ሰባት ቁጥሩን ይነግሩኛል? ይቅርታ።
ሀያ ሰባት ዜሮ አምስት እሺ
ዘጠና አምስት
እሺ
አስራ ስድስት
hello
አቤት።
ልኬልዎታለሁ step ኦቹን። እሺ
እሺ እሺ ቴሌግራም ላይ check ያድርጉትና ወደ አዎ።
account ኡ መመለስ ይችላሉ። አሁን እሺ እሺ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።